ሄሎ ሄሎ ጤና ይስጥልኝ ቤት ቤት እ እንትን ቤስት ቤት አስመዝግቤ ነበርና እስካሁን አልመጣልኝም። እ አምስት ብር ወደ አዋሽ confirm አላረጋችሁልኝም ልኬ እሺ ቤት ቤት ስልክ ቁጥር የደወልክበት ነው አይደለም
እሺ፣ ሌላ ቆይ አንዴ ቁጥሩን ትነግረኛለህ ይቅርታ እሺ ንገረኛን ቁጥሩን አስራ ሁለት ሰባ ሁለት እሺ
ሰባ አምስት ሰማንያ ስምንት
ስንት ብር ነው
ሁለት ጊዜ አምስት አምስት መቶ
እሺ ጠብቀኝ ይቅርታ እ ቅድም ደውለክ ነበረ አባ ደውዬ ያለውኝ አሁን እናቱ አዎ አሳውቄልሃለሁ ለቻፓና ምላሽ አልሰጡኝም
እሺ ደግሞ ስደውይ አሁንም ምንድን ነው እንደዚህ አይነት እ ችግር አሁን ትንሽ የ system ችግር ሲያጋጥማቸው ነው እንደዚህ የሚሆነው እና ጠብቃቸው ያስገቡልሃል። አንተም ደውለህ መጠየቅ ትችላለህ። ስልካቸውን ልስጥህ?
አ
እሺ ዜሮ ዘጠኝ ስልሳ
አ ዜሮ ዘጠኝ ስልሳ
እ ሰባ ሁለት
እ አርባ ሁለት
ስልሳ ሰባ ሁለት ሰባ ሁለት አይደለም ስልሳ ሰባ ሁለት አርባ ሁለት እሺ ስልሳ ሰባ ሁለት አርባ መጨረሻው ሰባ ሁለት ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አመሰግናለሁ።
እሺ አመሰግናለሁ። መልካም